ሄሎ
ሰሙታል?
አዎ ይሰማል። አሁን እሺ፣ ደንበኛቸው ምን ልርዶት?
እሺ፣ አመሰግናለሽ። ንግድ ባንክ ወራ ሲቪ ብር ትራንስፈር መቶ አድርጎ ከዛ አይገባም እያለ ነው። አሪፍ ከንግድ
ንግድ ባንክ ይሄ መ- መጣ። ከዛ ሲቪ ብር አልገባም። ውስጥ ላይ መሀል ላይ ነው። አሪፍ ባይ አለ አለ ነው እያለ ደውል እያለ ነው።
እሺ፣ ከየት ወዴት ነው ያስተላለፉት ደንበኛችን?
ማ- ንግድ ባንክ ነው ዘጠኝ ሀምሳ አንድ ደውሎ ከዛ እዚህ ቁጥር ላይ ሰ- ሰጠ። ከዛ check ላደርግ ነው።
እሺ፣ ገብቶኛል ደንበኛችን። ግብይቱን ከየት ወዴት ነው ያደረጉት?
ወደ ንግድ ባንክ ወደ ሲቢ ብር
ከንግድ ባንክ ወደ ሲቢ ብር።
አዎ
አሪፍ ፔዮች ነን ደንበኛችን። በአሪፍ ፔይ አማካኝነት ነው ያስተላለፉት።
እዛ ነው አለ ያለ ነው። እሱ አሪፍ ፔይ ጠየቅ ያለ ነው። እሱ ስልክ ነገር አለው። ከዛ check አደርጋለሁ።
እሺ፣ betting ይጫወታሉ ደንበኛችን።
ደረሰኝ
እሺ፣ ዜሮ ዘጠኝ